የበ ነጠላ ግስ ሀለበ አለበ ሀሰበ ቆጠረ ሀበበ ወይን ጠመቀ ሀብሀበ ማለ ሀንበበ አፈራ ሀንከበ ሰፈረ ሀዘበ ቆጠረ አሰበ ሀዘበ ጠረጠረ ሸነገለ ሀጠበ ለቀመ ሀጸበ አጠበ ሄረበ ፋቀ ሄበ ጠለቀ በለ ሲነሳ ለሀበ ተኮሰ ሞቀ ለሀበ ተንበለበለ ለበበ አወቀ አስተዋለ ለበበ ጨመተ ለገበ ሰፋ ለጎመ ልህበ ሞቀ በመ ሲነሳ መረበ አጠመደ መገበ መገበ መገበ መገበ ሾመ ማህበበ ሰራ ማህየበ ጠለቀ ማእሰበ ፍቺ ሆነ ሰሃበ በሰ ሲነሳ ሰሃበ ሳበ ጎተተ ሰለበ ገፈፈ ሰረበ ማገ ሰበበ ተሰረጨ ፈሰሰ ሰብሰበ በሕግ አገባ ሰብሰበ ኃጢአት ሰራ ሰአበ ተከለ ተከተለ ሰአበ ተከተለ ሰከበ ተኛ ሳህበበ ሻገተ ሴበ ሸበተ ስእበ ረከሰ አደፈ በረ ሲነሳ ረበ ረበበ ረበበ ዘረጋ ረበበ ነሰነሰ አሰፋ ረከበ አገኘ ረከበ ደረሰ ረጥበ ረጠበ ርህበ ተራበ ርህበ ሰፊ ሆነ በቀ ሲነሳ ቀለበ ገለባበጠ ቀረበ ቆረበ ቀርበ ቀረበ ቀቀበ ሰገበ ቀንጠበ ቆነጠበ ቀነጠሰ ቀጸበ ጠቀሰ ቆለበ ቀለመ ቆረበ ቆረበ በተ ሲነሳ ተሐሰበ ተቆጣጠረ ተሐበበ ተሳደበ ተሰደበ ተሐበበ ግብረ ሰዶም አደረገ ተሐበበ ወደቀ ሰገደ ተሐዘበ ተጠራጠረ ተሐዘበ ተቆጠረ ተመንደበ ተቸገረ ተመክአበ ተራባ ተአጽበ ተጨነቀ ተከለበ አለፈ ተገልበበ ተሸፋፈነ ተጠበ ተተነኮለ ተጠበ ተጠበበ ተጸግበ ተሰለቸ በነ ሲነሳ ነሃበ ሰራ ነቀበ ለየ አስገለለ ተመሰጠ ነቀበ አስፈራ አስደነገጠ ነበበ ተናገረ ነጥበ ነጠበ በአ ሲነሳ አልሃበ አነደደ ተኮሰ አመክአበ እጽፍ ድርብ አደረገ አማዕቀበ አደራ አለ አማዕተበ አማተበ አመለከተ አሰበ ደሞዝን ሰጠ አስረበ አጎረፈ አስበበ ደስተኛ ሆነ አስበበ ወድቆ ሰገደ አስተሃበበ ተቀጣጠበ ተሳደበ አስተሃበበ አንጎራጎረ አስተሃዘበ ከሰሰ አሳጣ አስተሃዘበ አክፋፋ አስተሃጸበ ተሰቀቀ አስተራከበ አገናኘ አስተርከበ አዋሃደ አስማማ አስተርከበ አሰበ አስተዋለ አስተርከበ አቀረበ አስተአዘበ ተጠጋ አስጠጋ አስተአጸበ አደነቀ አስጨነቀ አረበ ገባ አቀበ ጠለቀ አተበ ባረከ አተመ አንበበ አነበበ አንጠብጠበ አንጠበጠበ አውሰበ አገባ አውከበ አደከመ፣ አውገበ አኮረፈ፣ አውገበ ድንገት ደረሰ፣ አደጋ ጣለ፣ አውጸበ ሰራ ቀለበትን፣ አዘበ ጎነጎነ፣ አደብደበ አሳዘነ፣ አቆሰለ፣ አጥበበ አራቀቀ፣ አጸበ ቀባ፣ አጸበ አስጨነቀ፣ አጸብጸበ ስርጥ መንገድ አወጣ፣ አጽሐበ አዘበዘበ፣ አጽሐበ አስቸገረ፣ አስጨነቀ፣ ከለበ አለፈ፣ ከሰበ ገዘረ፣ ከረበ ሰቀለ፣ ከበበ ሾመ፣ ከበበ ከበበ፣ ከብከበ አሰረገ፣ ኮረበ ጸረበ፣ ወሃበ ሰጠ፣ ወረበበ ነሰነሰ፣ ወከበ መሰለ። በዘ ሲነሳ ዘረበ መታ፣ ዘገበ አከማቸ፣ የበበ እልል አለ። በደ ሲነሳ ደበበ ዘረጋ፣ ደበበ፣ ደብደበ አዘነ፣ ተጸጸተ፣ ደብደበ አደከመ፣ ገለበ በገ ሲነሳ ገለበ አቃጠነ፣ አቃጠነ ያዘ፣ ገለበ ሸሸገ፣ ገለበ አባረረ፣ ጠቀመ ገልበበ ሸፈነ፣ ጠቀበ ሰፋ፣ ጠቀመ፣ ጠበ ጠበበ፣ ጠበበ ብልሃተኛ ሆነ፣ ጠበጠበ አበጃጀ፣ አሰላ፣ ጠብጠበ ገረፈ፣ ጤበ ቀባ፣ ኳለ፣ ጤበ መረገ፣ አደነቆረ፣ ጸሃበ በሳ፣ ጸለበ ሰቀለ፣ ጸረበ ጠረበ ጸበ ጠበበ፣ ጸአበ ጨለጠ፣ ጸወበ ጨለጠ፣ ጸወበ ጫጫ፣ ጸግበ ጠገበ